ጤና ይስጥልኝ። ሙሉ ስፖርት ነው ባኮ የምንረዳው።
ሰላም እንትን ፈልጌ ነበር።
ምን ከሳምንት በፊት እንትን ጨዋታ መርጬ ተሳክቶልኝ ነበር።
እሺ
አሁን ከዘጠና ሺ አምስት መቶ ስልሳ ስድስት እም፣ አካባቢ እም፣ አራት ሺ ብቻ ነው ያወጣሁት። አራት ሺ አራት መቶ እም።
እና ብሩን የለም ምንም የለም። አሁን
ሞክረው ነበረ ከዚህ በፊት ደጋግሞ
አረ ምንም ሞከርኩ። በቃ እምቢ ስላለኝ አው ቴሌ ብርና ሲቢ ብር ምናምን አልነበረም። ተዘግቶ እኮ ነው የቆየ እስከ ቅዳሜ አዎ።
አርብ አካባቢ።
አዎ አዎ ከመጣ አሁን አራት ሺ አራት መቶ ካወጣሁት ከስንት ብር ምንም የለም። ምን እዛ ፔይ አፕል የሚል- የሚለው ነው የ- የቆ- ቆይቶ የነበረ የግማሹ
ከስንት ብር ነው እንደዛ የሆነው?
ከዘጠና ሺ አምስት መቶ ስልሳ ስድስት
እስቲ screenshot አድርገው ይላኩልን transaction history